ጤና ይስጥልኝ። ሄደን ነው
ምርት የለም እንዴ?
ምናምን እንደማያስ
ደህና ነሽ? ሰላም ነው ወይ? እንዴት ነሽ? ሰላም ሳይቀር ነው መጀመሪያ ላይ እግዚአብሔር ይመስገን። ልርዳው።
ምርት የለም እንዴ?
እ፣ የትኛው ምርት ነው?
እኛ ጋር ሰፈር ያው ስልካቸው አያነሱም። እኔ ጋር ስትይኝ
እሺ፣ የምን የጊዮርጊስ እ?
ጊዮርጊስ ቢራ ድራፍት ነው አዎ።
የፈለጉት? የትኛውን ምርት ነው?
እ፣ አ፣
እሺ፣ ለአከፋፋዮች ሲደውሉ ነው የማያነሱሎት?
አዎ አያነሱም። የለም አለኝ። ባለፈው ሐሙስ አንድ ብሎኝ ነበር። ከዛ ሲ- ምርት ከመጣ አለኝ።
እህ፣ ከዛ ዛሬ ደግሞ አያነሱም።
የት አካባቢ ነው ያሉት እርስዎ?
እዚህ ሀያ ሁለት አካባቢ
ሀያ ሁለት አካባቢ። እሺ፣ አዎ።
ቲን ነምበሮስን ይነግሩኛል? ልመዝግብልዎ ቅሬታውን እንደመኛቸው እ? እ?
ሲን ነምበሮስን ይነግሩኛል? ቅሬታውን እንድመዘግብልዎ እና እንዳስተላልፍ ሲን ነምበር ወጣ ብያለሁ። አሁን ወይም በኋላ ልደውል ወይም እ፣ በኋላ ትወጣላችሁ።
እሺ፣ በቃል ያላቀው- አይ እንኖራለን።
እሺ እሺ፣ እሺ፣ እሺ፣ ለማየት እሺ።
መልስ የደውሉልን።